Hello ጤና ይስጥልን ችብችብ።
ጤና ይስጥልኝ። እንዴት ዋልሽ?
እግዚአብሔር ይመስገን።
ሽንኩርት ከትናንት ወዲያ አዘን ነበረ። ትናንት ነበር መምጣት የነበረበት አልተደወለልኝም።
የት ነበር location?
ኮዬ ፈጬ
ትናንት ማታ ከቢሮ ተደውሎሎት ነበር?
አይ አልተደወለልኝም አልተደው
እም አልተደወለልኝም። ከትናንት ወዲያ ልኬ ተመዝግቤ ግን የዛኑ ቀን text ደርሶኝ ነበረ።
Okay እሺ፣ አንድ ሁለት ደቂቃ ይታገሱኛል። check አድርጌ ልደውሎት። ዜሮ ዘጠኝ ሀያ አንድ ሰላሳ ሶስት ሀያ አምስት አስራ አራት እዚህ ነው ያደረጉት።
አዎ እሺ እሺ፣ መልሼ እደውላለሁ። ኮዬ ፈጬ ነው ያሉ location?
አዎ እሺ እሺ